એ લઈ લઉં ये बेचिंग दोस्तों बेचिंग እንትን አካውንቴ አክቲቪቲ ሆኖ ነበር። እስቲ እናት ምን አሉና
እስቲ አልሰራ አለኝ። ያው እንትን በሁለት እየተጠቀምኩ ያለ ያው ባላንስ እንትን ሆኖብኝ ነው። እስቲ ይልኝ እስቲ እሺ ሌል ምንም ነው ማይልህ ፓስወርድ አ account ኤን account ኤን ልንገርሽ።
እሺ እሺ አሁን ንገረኝ ቁጥሩን።
ቁጥሩ አዎ ዜሮ ዘጠኝ ዜሮ ዜሮ ዜሮ
አስራ ሶስት አስራ ሶስት አስራ ስድስት አስራ ስድስት አርባ ሶስት አርባ ሶስት እሺ በዘጠኝ እና በዜሮ ዘጠኝ ነው የከፈትከው። በዘጠኙ ላይ መቶ አስራ ስድስቱ ከአርባ አንድ ሳንቲም አለ። በዘጠኙ ላይ ደግሞ ዜሮ ነጥብ አንድ ሳንቲም ነው ያለ እ በስንት ላይ ነው መቶ ምናምን?
በዘጠኝ በዘጠኝ ብለህ የጀመርከው ዘጠኝ ዜሮ ዜሮ ብሎ በሚጀምረው መቶ አስራ ስድስት ብር ከአርባ አንድ ሳንቲም አለው።
OK ወደ ዜሮ ወደ ዜሮ ዜሮ ዜሮ ማድረግ ይቻላል።
እህ
ዜሮ ማድረግ ይቻላል። ወደ ዜሮ አንድ ሳንቲም መቶ አስራ ያለው ስድስት ብሩን አ
መቶ አስራ ስድስት ብር withdraw ማድረግ አይቻልም። minimum amount ኡ ሶስት መቶ ብር ነው።
እሺ የመቶ አስራ ስድስቱን password ረስቼ ነበር። እስቲ ያው ብትልክልኝ ማለት ነው።
እኛም pass የእናንተን password አናውቀውም። account ኣችሁን access ማድረግ አንችልም። ግን OK።
password ህን ረስተህ ከሆነ እሺ forget password የምትለዋን አንድ ጊዜ ብቻ